ሄሎ ሰላም ጤና ይስጥልን ችግር
ሀምሳ አምስት ሰላሳ ስድስት ዘጠና ስድስት ሄሎ ቺፕ ቺፕ ሰላም ናቸው?
ሰላም እግዚአብሔር ይመስገን።
ደህና ይመስገን። እመቤት ቅድም ደውለን ነበር ልጆች እስካሁንም አልመጡም። ስድስት ኪሎ ኢትዮ ቴሌኮም
ኦኬ ምን ደውላቸው ነበረ?
ነበረ ሽንኩርት የሚመለስ የሚቀየር
አዎ አዎ ነግሬያቸዋለሁ ይመጣሉ። ድራይቨሩ
እሺ፣ አሳውቀናቸዋል። ሲመጡ ይደውላሉ። እሺ እናመሰግናለን።
እሺ እናመሰግናለን። እሺ